hello አቤት ጤና ይስጥልኝ።
አብሮ ይስጥልን። እንትኑ በአረፍ በይ ከቴሌብሩ በአረፍ በይ ከፍዬ ነበረና ሁለት ሺ ዘጠኝ መቶ ብር እሺ ግን ወደ account አልገባም።
እ ከየት ነበረ ያስተላለፉት ደንበኛችን?
ከቴሌብር
ከቴሌብር ወዴት?
ከቴሌብር ወደ ሁሉ ስፖርት account ማለት ነው።
ወደ ሁሉ ስፖርት። እሺ መቼ አዎ።
ነበር ደንበኛችን?
አሁን አሁን ከአንድ ሰዓት በፊት አካባቢ ወደ አንድ ሰዓት አካባቢ እዚህ አንድ ሰዓት ማለት ነው።
እሺ ቴሌብር በዚህ ስልክ ቁጥር ነው የሚጠቀሙት ደንበኛችን?
አ- አዎ አዎ በዚሁ ስልክ ቁጥር ነው።
አዎ አዎ እሺ ስሞትም አልበል።
አባዲ ግርማይ ግደይ
አባዲ ግርማ
ግርማይ ግደይ ግርማይ። እሺ ከዚህ በፊት አስመዝግበው አያውቁም አይደለ?
አዎ
እሺ ደንበኛችን አሁን በምነግሮት ስልክ ቁጥር ቴሌግራም ላይ screenshot ይልኩልናል።
ምን ምን ምን አሁን በምነግሮት ስልክ ቁጥር የማረጋገጫ መልእክቱን screenshot አድርገው ቴሌግራም ላይ ይልኩልናል።
በዚህ ቴሌግ- እህ፣ ስ- እህ፣ አሁን- ስልክ አሁን- ቁጥር የምትነግርኝ ነው?
አዎ አሁን እነግሮታለሁ። አሁን ደንበኛችን እሺ ንገረኝ።
እሺ ዜሮ ዘጠኝ ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት አዎ እሺ እሺ እሺ ደንበኛችን ሌላ ምረዳውት ነገር አለ?
አይ የለም። ስም እንጂ እሺ ስለ ደውሉ እናመሰግናለን። አገልግሎት ላይ ያሉትን ሀሳብ አስተያየት ከሚሰሙ ድምጽ በኋላ ያስቀምጡ። መልካም ቀን።
እሺ እሺ መልካም ቀን።